እንቸምባ
አቤት
እሺ ምን እንርዳው?
ትናንት ብር withdraw አድርጌ ነበረ እና
እሺ ወደ ምን ባንክ?
ወደ ቴሌ ብር ወይ ወደ CBE ወደ CBE ብር
እሺ አሁን በደወሉበት ስልክ ቁጥር ነው?
አዎ በዚህ ስልክ ቁጥር ነው
እሺ መስመር ላይ ጠብቁ።
እና እንዲመለስልኝ ነው ወደ ሁሉ ስፖርት ብሩ አይ መመለስ አይቻልም፣ ግን እንይሎት account መጀመሪያ መኖር አለመኖሩ
እሺ እሺ
በዚህ ቁጥር ምንም አይነት ወጪ እኛ ጋር አልመጣም። ይሄ ቻፓ ነው፣
በዚህ ምንም የለም ምንም የለም። አዎ
ኧረ የተጫወቱበት ድርጅት ጋር ደውለው ይጠይቁ። እሺ
ሁሉ ስፖርት ነው የተጫወቱት በቃ ሁሉ ስፖርት ጋር ደውላችሁ ይጠይቋቸው።
እሺ አመሰግናለሁ።
እሺ